ምዕራፍ አሰርቱ ወስምንቱ ወተጋብኡ ኵሉ ተአይንሆሙ ለደቂቀ እስራኤል ውስተ ሴሎ ወተከልዋ በህየ ለደብተራ መርጡል ወአጽንዕዋ ለምድር እሙንቱ።
የእስራኤል ልጆች ወገኖች ሁሉ በሴሎ ተሰብስበው ደብተራ ኦሪትን በዚያ ተከሏት። እነሱም ከነዓንን አጽንተው ወረሷት።
ወተርፉ ደቂቀ እስራኤል እለ ኢተዋረሱ ሰባቱ ነገድ ከእስራኤል ልጆች ርስት ያልወረሱ ሰባት ነገድ ቀሩ።
ወይቤሎሙ ኢያሱ ለደቂቀ እስራኤል እስከ ማዕዜኑ ታጸንህዋ ለምድር ዘወሃበክሙ እግዚአብሔር አምላክነ ከመ ኢትተዋረሰዋ።
ኢያሱም የእስራኤልን ልጆች ፈጣሪያችን እግዚአብሔር የሰጣችሁን አገር እንዳትወርሷት እስከ መቼ ድረስ ታቆዩአታላችሁ? አንድም የምታቆዩአት እስከ መቼ ድረስ ነው?
አውፅኡ እሙስቴትክሙ ሰለስተ እደወ እምነገድ ውስተ ነገድ ወይትነስኡ ይኡድዋ ለምድር ወይጽሐፍዋ ወይርአይዋ ወይምጽኡ ሀቤ ወተካፈልዋ ሰባተ መክፈልተ ከየነገዳችሁም ሶስት ሶስት ሰው አውጡ። ተነስተውም አገሪቱን ዙረው ይቁጠሯት፣ አይተዋትም ወደ እኔ ይምጡ። ሰባት ዕጣም አድርጋችሁ ተካፈሏት አላቸው።
ወአቀመ ሎቱ ይሁዳ ደወሎ መንገለ አዜብ ወደቂቀ ዮሴፍ አቀሙ ደወሎሙ መንገለ መህ ነገደ ይሁዳም ደንበሩን አውራጃውን በአዜብ በግራ አጸና። የዮሴፍም ልጆች ደንበራቸውን በመስህ በሰሜን አጸኑ።
ወአንተ ሙሰ ክፍልዋ ለምድር ሰባተ ክፍለ ወአምጽኡ ሀቤ ዝየ ወአበው ለክሙ ርስተ ወአወፅ ለክሙ ዝየ ዕፃ ቅድመ እግዚአብሔር አምላክክሙ።
እናንተ ግን ምድሪቱን ሰባት ዕጣ አድርጋችሁ ክፈሏት። የተጻፈበትንም መዝገብ ወደ እኔ አምጡ፣ እኔም ርስት አድርጌ እሰጣችኋለሁ። በፈጣሪያችሁ በእግዚአብሔርም ፊት ዕጣ አጣጥላችኋለሁ።
እስመ አልቦሙ ክፍል ለደቂቀ ደዊ ምስሌክሙ እስመ ክህነቱ ለእግዚአብሔር ክፍሎሙ የእግዚአብሔር ክህነቱ ዕጣቸው ስለሆነ አንድም ደብተራ ኦሪትን ማገልገላቸው ዕጣቸው ስለሆነ የሌዊ ልጆች ከእናንተ ጋር እድል ፈንታ የላቸውምና እናንተን በእግዚአብሔር ፊት ዕጣ አጣጥላችኋለሁ።
ወጋዲሰ ወሮቤል ወመንፈቀ ነገድ የምናሴ ነሥኡ ርስቶሙ በማዕዶተ ዮርዳኖስ ጽብሃዊ ዘወሃቦሙ ሙሴ ቁልኤሁ ለእግዚአብሔር የሮቤልና የጋድ ወገኖች የምናሴም ነገድ እኩሌታ ግን ከዮርዳኖስ ማዶ ወዲያ በምስራቅ በኩል የእግዚአብሔር ባለሟል ሙሴ የሰጣቸውን አገር ርስት አድርገው ያዙ።
ወተንስኡ እሙንቱ እደው ወሆሩ አዘዞሙ ኢያሱ ለእለ ይሃውሩ ይኡድዋ ለምድር ወይቤሎሙ ሁሩ ውድዋ ለምድር ወጸሐፍዋ ወግብኡ ሀቤ ዝየ ከመ አውፅ ለክሙ ዕፃ ቅድመ እግዚአብሔር በሴሎ እነዚያም ሰዎች ተነስተው ሄዱ። ኢያሱም ምድርን ይጎበኟት ዘንድ የሚሄዱትን ሰዎች ሄዳችሁ አገሪቱን ዙራችሁ አይታችሁ ጽፋችሁ ቆጥራችሁ በሴሎ በእግዚአብሔር ፊት ዕጣ አጣጥላችሁ ዘንድ ወደ እኔ ተመለሱ ብሎ አዘዛቸው።
ወሆሩ ወኦድዋ ለምድር ወርእይዋ ወጸሐፈዋ ውስተ መጽሐፍ በበአህጉሪሃ ወአምጽኡ ኀበ ኢያሱ እነሱም ሂደው አገሪቱን ዙረው አይተው በያውራጃዋ ጽፈው ወደ ኢያሱ አመጡ።
ወአብአ ኢያሱ መክፈልቶሙ ቅድመ እግዚአብሔር በሴሎ ኢያሱም በሴሎ በእግዚአብሔር ፊት ዕጣ አጣጣላቸው።
ወበጽሐ ክፍሉ ለብንያም ቅድመ ቅድመ በበሕዘቢሆሙ ወረከቦሙ ደወለ መክፈልቶሙ ማእከለ ደቂቀ ይሁዳ ወማእከለ ደቂቀ ዮሴፍ የነገደ ብንያም ዕጣ አስቀድሞ ወጣ። እድል ፈንታቸው በይሁዳ ልጆችና በዮሴፍ ልጆች መካከል በዮሴፍ ልጆች ዕጣ መካከል ደረሳቸው።
ወኮነ ደወሎሙ ዘመንገደ ሰሜን እምዮርዳኖስ ወይዐርግ ላዕለ አዜባ ለኢያሪኮ እምሰሜን ወይዐርግ ላዕለ ደብር ዘኀበ ባሕር ወይከውን ሞጻቱ ምድብራይጣስ ዘቤቶን አውራጃቸውም ከዮርዳኖስ በሰሜን በኩል ሆነ። ከሰሜንም ጀምሮ ወደ ኢያሪኮ ደቡብ ግራ ይደርሳል። ከዚያውም ዘንድ በባሕር አጠገብ ወዳለው ተራራ ይደርሳል። መጨረሻውም የቤቶን ዕጣ የሚሆን ምድራይጣስ ምድራቢጣስ ነው።
ወየሀልፍ እምህየ ላዕለ አድባረ ሎዛ እንተ ዘባነ ሎዛ እንተ ዲበ አዜብ እንተ ይእቲ ቤቴል ወይወርድ ላዕለ ደወለ አጣሮት ዘወሬ እንተ ላዕለ አድባር ዘመንገለ አዜባ ለቤቶሮ ታህታይ ከዚያም ይቺውም ቤቴል ናት። በአዜብ በኩል ካለች ከልወዛ በላይ እስካለው እስከ ልወዛ ተራራ ይደርሳል። በታችኛውም በታችኛው ቤቴሮን በስተግራ ባለው ተራራ አድርጎ የሆሬህ ዕጣ ወደምትሆን ወደ አጣሮትም ይወርዳል።
ወይሀልፍ ላዕለ አሐዱ ኅብር ዘይኔጽር መንገለ ባሕር ዘመንገለ አዜቡ ለደብ ዘቅድመ ቤቶሮን ዘቅድመ አዜባ
በአዜብ አንጻር ባለ በቤት ወሮን ፊት ለፊት በተራራው በስተግራ ወዳለው ባሕር ወደሚወስድ ወደ አንድ ወገኑ ይደርሳል።
ወይከውን ሞጣቱ ላዕለ ቀረያት በዓል እንተ ይእቲ ቀረያት አርም ሀገረ ደቂቀ ይሁዳ ወዝንቱ ውእቱ ደወሎሙ ዘመንገለ ባሕር ይህችውም የይሁዳ ልጆች አገር ቀረያት አርም ናት። ፍጻሜው ቀረያት በዓል ነው። በባሕሩ በኩል ድንበራቸው ይህ ነው።
ወደ ወሎሙኒ ዘመንገለ አዜብ እምቀረያት በዓል ወይሀልፍ ላዕለ ጋይን ዲበ ነቃማይ ዘነፍቶ ከቀረያት በዓልም በአዜብ በደቡብ በኩል ያለ አውራጃቸው ነፍቶ በሚባል አገር ባለ የውሃ ምንጭ አድርጎ ወደ ጋይን ይደርሳል።
ወይወርድ ላዕለ አሐዱ ኅብር ዘቅድመ ናጺስናም ዘመንገለ ገቡሃ ለኢማቅራፋይን ዛኀበ መስእ በሰሜን በኩል ወዳለች በማቅፋይን ጎን በናጲስናም ፊት ለፊት ወዳለ ወደ አንድ ወገን ይወርዳል።
ወይወርድ እምናጺን ዲበ ዘባነ ኢያቡሴ ዛኀበ አዜብ ወይወርድ ዲበ ነቃዓት ወጌ ከናጲንም በደቡብ አጠገብ ወዳለ ወደ ኢያቡሴ ይወርዳል። ወደ ሮጌል ምንጭም ይወርዳል። ነቃሮጌል እንዲል እንድኪ የሚያገቡበት በፍታ የሚያፋጥቁበት ቀለም የሚያገቡበት ምንጭ ነው።
ወይሀልፍ ዲበ ነቃዓ ቤተ ሳሚት ወይበው ዲበ ከልዮት እንተ ቅድመ አቀበ ኢታምን ወይወርድ ዲበ እምነ ቤዜዎን ዘደቂቀ ሮቤል ወይሀልፍ ዲበ ዘባነ ቤተ ራባ ዛኀበ መስእ ከዚያም በሳሚስ ቤት አጠገብ ወዳለው ምንጭ ይደርሳል። በኢታምን አቀበት ፊት ለፊት ወዳለ ወደ ከልዮትም ይገባል። የሮቤል ልጆች ዕጣ ወደሚሆን ወደ የዜወን ደንጊያ ይደርሳል። በመስእ በኩል ወዳለ ወደ ቤተራባ አጠገብም ይደርሳል።
ወይወርድ ላዕለ ፍኖተ ባሕር ዘመንገለ መስእ በመስእ በሰሜን በኩል ወደ ባሕሩ ወደሚወስደው መንገድ ይደርሳል።
ወይከውን ሞጣቱ ለደወሎሙ ላዕለ ፍኖተ ባሕር ዘአሎን መንገለ መስእ ወገቦሁ ለዮርዳኖስ ዛኀበ አዜብ ዝንቱ ደወለ አዜብ የደንበራቸውን ፍጻሜ በሰሜን በኩል ባለ በአሎን ባሕር መንገድ ይደርሳል። በአዜብም በኩል ደንበራቸው ዮርዳኖስ ነው።
ወይ ዮርዳኖስ ወሰኖሙ መንገለ ጽባሕ ወዝንቱ ውእቱ ደወሎሙ ዘአውዶሙ ለደቂቀ ብንያም በበዘቢሆሙ ዘተዋረሱ በምስራቅም በኩል ደንበራቸው ዮርዳኖስ ነው። በየወገናቸው የወረሱት የብንያም ልጆች አውራጃቸው ይህ ነው።
ወኮና አህጉሪሆሙ ለደቂቀ ብንያም በበህዘቢሆሙ ዘተዋረሱ ኢያሪኮ ወቤተ ግቦ ወአመ ቀፈስ ወቤተ በራ ወሰአርቃ ቤፋና የብንያም ልጆች በየወገናቸው የወረሷቸው አገሮቻቸው ኢያሪኮና ቤተ ግዎ ቤተባራና አመቀሰስ ሰአርቃና ቤፋና ናቸው።
ወአይን ወፋራ ወኤፍራታ ወቃራፋ ወቂፋራ ሙአ ወጎባህ አስሩ ወክልኤቲ አህጉር ወሙፋራ ሲሆን አይንና ፋራን፣ ኤፍራታና ቃራፋ፣ ቂፋራና ሙአ ጎባህም ከመሰማሪያቸው ጋራ እነዚህ አስራ ሁለቱ አገሮች ናቸው።
ገባኦን ወራማ ወማሴማ ወቤሮን ወሞቄ ወቤራ ገባኦንና ራማ ማሴማና ቤሮን ሞቄና ቤራ
ወቃፋን ወቃና ወሰ- ወሴሌቃን ወቴርስላ ቃፋንና ቃና ሴሌቃንና ቴርስላ ወኢያቡሲዮን እንተ የእቲ ኢየሩሳሌም ወገባውን ወሀገረ ኢያሪን አስሩ ወሰላት አህጉር ወሙፋራ ሲሆን ይችውም ኢየሩሳሌም ናት። ኢያቡሴዎንና ገባኦን የኢያሪንን አገር ከመሰማሪያዎቻቸው ጋር እነዚህ አስራ ሦስቱ አገሮች ናቸው።
ወዝንቱ ውእቱ ርስቶሙ ለደቂቀ ብንያም በበህዘቢሆሙ በየወገናቸው የብንያም ልጆች የወረሱት ርስታቸው ይህ ነው።